ሄሎ ጭፕጭፕ
ሰላም ነው።
ሰላም
ዛሬ ትናንት ይመጣል ብላችሁ ወይም ቆየብን፣ በእናታችሁ አዘን ነበር።
እሺ ስልኬኛል፣ ይቅርታ በጣም እሺ ችግር የለውም። ዜሮ ዘጠኝ እሺ
አስራ ዘጠኝ አስራ ዘጠኝ
ዜሮ አራት
ዜሮ አራት
አርባ ዘጠኝ
አርባ ዘጠኝ ሀያ አራት
ሀያ አራት የሽኖ ሴት ነበር ይመጣሉት
ቆየ ፈደ
OK እሺ
ጠዋት ወጥተናል ብለው ደውለው ነበር። ትናንትም እንደዚህ ጠዋት ደውለው ከዛ አይ በቃ ነገ አሉ። አሁንም አይ የተ- በጣም ዛሬ ቆየብን፣ ደውሎ- አስቤዛውን እንፈልገዋለን።
ደውለው ነበር ስልክ ተደውሎሎት ነበር ዛሬ አስራ ሶስት ተደውሎ ሌላ ነው በቃ በኋላ ስደውልለት አይ እኔ ነው ከገርጂ ነው ጠብቂያ መጀመሪያ አዎ፣ እመጣለሁ አስራ- ብሎ ነበር ጠዋት።
አስራ ሶስት አስራ ሶስት ሀምሳ ሶስት ስድስት በሚደውለሉት
አዎ በቃ እሺ እሺ driver manager ኣቸውን አውርቼው ለመልሼ እደውልሎታለሁ እሺ ኧረ በእናታችሁ ዝ- ከዛሬ ግን አይለፍ በእናታችሁ በጣም ቆይታ እሺ እሺ ልገረው ማኔጀሩን አናግረዋለሁ እሺ እሺ እሺ አባት እሺ እሺ